የሚገባው ጌታ ኢየሱስን እጠራዋለው ዘወትር በማክበር ስሙን ጊዜ ከጠላቶች እድናለሁኝ እንደ ወፍ ከአዳኝ ወጥመድ አመልጣለሁኝ በፍጹም ሰላም እኖራለሁ ሰላምን ለማግኘት ብዙ ተቅበዝብዣለሁ። ከነፍሴ ጌታና እረኛ መልስን አገኘው። አንገቴን ያስደፋኝ ቀንበር ተሰባብሮልኝ የአምላኬን ፈቃድ አውቄ አርፌያለሁኝ። ይኸው በሰላም እኖራለሁ። ምስጋና የሚገባው ጌታ ኢየሱስን እጠራዋለው ዘወትር በማክበር ስሙን ያን ጊዜ ከጠላቶች እድናለሁኝ እንደ ወፍ ከአዳኝ ወጥመድ አመልጣለሁኝ በፍጹም ሰላም እኖራለሁ በምስጋና ማዳኑን አይቼዋለሁ። ያለፈውን ፍጹም አረሳም አስታውሳለሁ። በፊቴ ያለው ተራራ ሜዳ ይሆናል፣ ሸለቆ ሁሉ ከፍ ይላል፣ ይደላደላል። ልቤ በደስታ ሐሴት ያደርጋል። ምስጋና የሚገባው ጌታ ኢየሱስን እጠራዋለው ዘወትር በማክበር ስሙን ያን ጊዜ ከጠላቶች እድናለሁኝ እንደ ወፍ ከአዳኝ ወጥመድ አመልጣለሁኝ በፍጹም ሰላም እኖራለሁ ጥበብን ከአባቶቼ ተምሬአለሁኝ ጠይቄ መንገዱን እኔም አውቄአለሁኝ በእምነት ጸንተው ኢየሱስን ሲያመሰግኑ በጠላት ሰፈር ሁሉ ላይ ኃያላን ሆኑ ማጉረምረም ትተው ሲያመሰግኑ ምስጋና የሚገባው ጌታ ኢየሱስን እጠራዋለው ዘወትር በማክበር ስሙን ያን ጊዜ ከጠላቶች እድናለሁኝ እንደ ወፍ ከአዳኝ ወጥመድ አመልጣለሁኝ በፍጹም ሰላም እኖራለሁ ማዳንን የሚወድ አምላክ ምስጋናን ይሻል። የአንደበቴን ፍሬ ይፈልገዋል። ከሰባ መሥዋዕት ይልቅ ያስደስተዋል። መልካም ነው እርሱም ማመስገን ይቀበለዋል። በዛ ማዳኑን ያሳይበታል። ምስጋና የሚገባው ጌታ ኢየሱስን እጠራዋለው ዘወትር በማክበር ስሙን ያን ጊዜ ከጠላቶቼ እድናለሁኝ እንደ ወፍ ከአዳኝ ወጥመድ አመልጣለሁ በፍጹም ሰላም እኖራለሁ